በመዋደዳችን ስንቱን ችግር አየ ለፍቅር ባደርን ስንቱን ፈተናየ ሐሜተኛም ባፉ ላይ በትን ላይ ለየ እንዲያው ባሉባት በክፋት በሐሜት እያደባ ጋየው ቻመላችን ሰክኖ ቢችላቸው የለሰለሰ መሬት ቢሆናቸው ማረሻ ሞፈሩን ተቸግረው ገጥመው ቀንበር ሲያበጅልን ብዙ ጊዜ ደክመው ሊያጣምደው መጡ ሐሜት ተሸክመው ሳይዙ ማስነቃት ሳያርቦ ማደር ሳይጨብጡ መስራት ሳያርሞ ማጨር ይህም ስራ ሆኖ ሐሜት መፈልፈል እንደ ሸት ዘመመን ኑሮን መከፋፈል ሊበትኑ ካሉ ሊለዩን በወፈር መውደዴ የትም ቢወራ ማፍቀርሽ የትም ቢወራ አፈኛ ቤትም አይሰራ ተንኮሉን ፍሬ አያፈራ መውደዴ መቼም ቢወራ ማፍቀርሽ መቼም ቢወራ ለተንኮል ሁሉም ቢዳዳ አቤቱም ያልቃል በጓዳ በመዋደዳችን ስንቱን ችግር አየ ለፍቅር ባደርን ስንቱ ፈተናየ ሐሜተኛም ባፉ ላይ በትን ላይ ለየው እንዲያው ባሉባት በክፋት በሐሜት እያደባ ጋየው ይሁን አይሁን ብለው ቢነሱ ለሐሜ ያረባ ዝማ